ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
አብሮ ይስጥልን። ሁሉ ስፖርት ቴሌ ብር እንትን deposit ማድረጊያ የለም። ምንድን ነው
ምን አሉኝ?
ሁሉ ስፖርት ኦንላይን። አቤት ይሰማል አይሰማም?
የእርሱ ይቆራረጣል።
አሁንስ?
እሺ አሁን ይንገሩኝ።
ሁሉ ስፖርት deposit ማድረጊያ ላይ ቴሌ ብር መደረጊያ የለም እዛ ላይ ለምንድን ነው?
system update እየተደረገ ስለሆነ ነው። ይስተካከላል። በትዕግስት ይጠብቁ።
እሺ